ያልፋል። family hello ጤና ይስጥልኝ።
ሰላም እግዚአብሔር ይመስገን።
አንድ ኢኮ እና Doppler አስረሳ ወንድም ነበሩ።
አቤት ከየካቲት- ከየካቲት ነው የምደውለው እሺ እና ኤኮ እና Doppler የሚነሱ
እሺ እንላክልዎት።
አምቡላንስ አምቡላንስ ፈልገን ነበር፣ እሺ እልክልዎታለሁ። በዚህ ቁጥር ነው።
ግን አዎ ኦክሲጅን ተጠቃሚ ናቸው።
እሺ ከአምቡላንስ ክፍላችን ይደወልልዎታል። እ- እሺ እሱን ኮንታክት ታደርጉታላችሁ።
እሺ፣ በዚህ ቁጥር ላይ እሺ
ዋሽንግተን